ባረ በለው ያንን አመጠኛ ተቀንጣም በዴ መድረሻ ሳጣው ግረፋ ካዳው አስኪደው በዳዴ ማረኝ አይለምደኝ በቃኝ ብሎ ካላመነ እንዳትለቀው ያንተን ማንነት ይረዳው ቢገባው ልብህን ይወቀው መሬት ተቆርሶ እንደ ቡና ቁርስ ማነው የሚሰጥ? ምን ሰማይ ቢዳፈስ እንዲያው በምኞት በሀሳብ ጓቶ ላይሳካለት የልም እንጀራ በልቶ ይቅር ጓግቶ አባረ በለው ያንን አመፀኛ ተቀምጣ ወንበዴ መድረሻ ሳጣው ግረፈው አሳደው አስኪደው በዳዴ ማረኝ አይለምደኝም በቃኝ ብሎ ካላመነ እንዳትለቀው ያንተን ማንነት ይረዳው ቢገባው ልብህን ይወቅ ቆንጆው ሱሰኛ ደው ያለመደ ሲጥል አየሁት እየጎማመደ ነጣውጩ ጀግና ታጋይ ሰራዊት ለወገኑ ማር ለጠላቱ ምሬ መራድሬ አይልቤቱ ወይልቤቱ አይልቤቱ ወይልቤቱ ወይልቤቱ በሴንቲ ቀዳው የማያዩቱ የአንዱ ልብ አንዱ ቀዳው ያዩበት ስንት ጉዳጉድ በተገኘበት መቼም ለፈሪ መቼም ለፈሪ የለውም ስልጣን የለውም ቦታ መቼም ለፈሪ የለውም ስፍራ የለውም ቦታ ባይሞትም ሞቷል የሸሸልታ ጦሮ በለው ጦሮ በለው አባረ በለው ያንን አመፀኛ ተገንጣ ወንበዴ መድረሻ ሳጣው ግረፈው አሳደው አኪነው በዳዴ ማረኝ አይለምደኝም በቃኝ ብሎ ካላመነ እንዳትለቀው ያንተን ማንነት ይረዳው ቢገባው ልብህን ይወቅ የአገሬ መሬት መላው አፈሯ ዙሪያው ተከብሮ በነፃ ውጭው ጦሯ በነፃነቷ ዛፏ ተከብራ ትኑር ሀገሬ ክብሯ እንደተጠራ በጣም አምራ አባረ በለው ያንን አመፀኛ ተቀንጣ ወንበዴ መድረሻ ሳጣው ግረፈው አሳደው አስኪደው በዳዴ ማረኝ አይለምደኝም በቃኝ ብሎ ካላመነ እንዳትለቀው ያንተን ማንነት ይረዳው ቢገባው ልብህን ይወቀው ያንተን ማንነት ይረዳው ቢገባው ልብህን ይወቀው